አሎ ጤና ይስጥልኝ።
ጤና ይስጥልኝ።
አቶ በረከት አዎ እንዴት ኖት? ሰላም ነው?
እግዚአብሔር ይመስገን።
ከ Flintstone Homes ነበር ምደውሎት።
እ እ Flintstone Homes ነበር ምደውሎት።
እሺ
እ፣ ስለ ቤት ጉዳዩ ነበረ ቢሮ ብሎኝ ነበር። ብቅ አሉ አ ባለፈው እኮ መጥቻለሁ።
መጡ።
አክሲዮን ገዛው ሄድኩ። ቤት እዚህ ሜክሲኮ ጋር ያለው ባቡር okay፣ ጣቢያው እሺ፣ ጋር ያለው ባለ 26 ፎቁ
እሺ፣ ሰሞኑን ከዚህ ነው በፊት የመጡት?
ከዚህ በፊት አይቼ ጎብኝቼ መርጬ ልከፍል ስል እኔ ላይ ቆመ አ ላልተወሰነ ጊዜ ብለው አ
አስታወስከኝ። አንተ ነህ አብረን ሄድ ነው አስጎበኘኝ።
አይ ሌሎች የሽያጭ ሰራተኞች ይችላሉ።
ሌላ ይሆናል አስጎብኝቼ ልከፍል ስል ባንክ ሄጄ ምን ብዬ ቆይ ላልተወሰነ ጊዜ ቆሟል አሉ።
okay እሺ፣ ጥሩ መስተንግዶ አገኙ አይደለ? አቶ በረከት እ እ
ጥሩ መስተንግዶ አገኙ አይደለ?
አብረን ነው ቆይ ነው እሺ፣ እሺ፣ መልካም ቀን።
አመሰግናለሁ። አሁን ያኛው ስንት ነው በካሬ እዚህ ሜክሲኮ ያለው?
ቤቱ
አ- አ- አርባዋን ካሬ ፈልጌ ነበረ።
አዎ፣ ባላንጣ።
ቢሮ ቢሮ አልጠየቁም።
ጠይቄ የለም ነው የሚለው።
አሁን ተጀምሯል። ሰሞኑን እኮ ደውዬልዎት ነበር ስለ ቤት ጉዳይ ቼክ እንዲያደርጉ።
አዎ።
ቤት ቼክ ተጀምሯል።
ቼክ አድርጋ- ቼክ አድርገህ ምልክት ታደርግልኛለህ? ባለፈው ሄጄ ላይ ሳምንት ዋና ይመጣልሽ።
ዋናው መስሪያ ቤት ቦሌ ሁሉ ሄጄ ለፍቼ ነው የመጣሁት።
እደውልልዎታለሁ። በቃ እሺ።
እሺ፣ ዋጋ- ቼክ የት አድርግና አካባቢ ነው የፈለግሽው?
ሜክሲኮ ሄብር ነው በሩ ላይ ያለ።
እሺ፣
እሺ እሺ።
ሰላም